እግዚአብሔር ሰላማችን ነው፣ አንታወክም፣ በፍቅሩ እንኖራለን ለዘላለም። እግዚአብሔር ሰላማችን ነው፣ አንታወክም፣ በፍቅሩ እንኖራለን ለዘላለም። እንዳለም አይደል ያንተ ሰላም ጠዋት ፈንጥቆ ማታ አይጨልም፣ ተቀብሮ ይኖራል በውስጣችን አንተ ነህና ሰላማችን። እግዚአብሔር ሰላማችን ነው፣ አንታወክም፣ በፍቅሩ እንኖራለን ለዘላለም። ሞገዱ ቢጮህ ታንኳን ሊሰብራት ማዕበል ቢነሳ ቢነድም እሳት ስምህ ጋሻችን መጽናኛችን ነው ልብ የሚያሳርፍ ወደር የሌለው እግዚአብሔር ሰላማችን ነው አንታወክም በፍቅሩ እንኖራለን ለዘላለም። ፍቅር ውስጣችን ተቀጣጠለ በቀን በሌሊት አንተን እያለ በወይኔው መሃል በሰንሰለት ጸጋ በዛለን ያንተ ምረት እግዚአብሔር ሰላማችን ነው አንታወክም ፍቅሩ እንኖራለን ለዘላለም። ክስ እያበዙ ቢያነዋውጡን በጥልቁ ጉድጓድ ለሞት ቢሰጡን የአንበሳው ጎፈር ትራስ ሆኖናል። ሰላም ተኝተን ሰላም ውለናል። እግዚአብሔር ሰላማችን ነው፣ አንታወክም፣ በፍቅሩ እንኖራለን ለዘላለም። ዓለም ተሞልታ ሽብር ውካታ ውስጣዊ ሰላም ናፍቋት እፎይታ ስትማጸን እጅህን ዘርጋ ማዕበል ወጀቡን እንዲረጋጋ እግዚአብሔር ሰላማችን ነው።